ጤና ይስጥልኝ።
hello
ጤና ይስጥልኝ።
ጤና ይስጥልኝ።
ከቢጃይ ነበረ የምንደውለው።
እሺ እሺ።
መጨረሻ ያስመዘገቡኝ ቤት ተካ ኃይሉ።
እ አዎ ስልክ ቁጥራቸውን እስኪ እንደገና እንትን በልልኝ ንገረኝ።
ባለቤቱና ሳይሆን እንትኑ ናት የፈለገ የሚኖረው አዎ ቅድም የሰጠኝ ስልክ ነበረ እንደ አጋጣሚ system ሲቆራረጥ ጠፋ።
ጠፋብን እሱ። አዎ okay። ዜሮ ዘጠኝ ሰባ አምስት ሰባ አምስት ሰማንያ ሁለት ሰማንያ ሁለት ሀያ ሶስት ሀምሳ አራት ሀያ ሶስት ሀያ ሶስት ሀምሳ አራት ሀምሳ አራት ቅድም የሰጡኝ ይሄንን ነው አይደለ? ዜሮ ዘጠኝ ሰባ አምስት ሰማንያ ሁለት ሀያ ሶስት ሀምሳ አራት እ ዜሮ ዘጠኝ ሰባ አምስት
ሀያ- ሰማንያ ሁለት ሀያ ሶስት ሀምሳ አራት አ እሺ፣ እናመሰግናለን።
እሺ እሺ መልካም ቀን።